ናቸው ያየሁት። እና ሽንት ቤት ያለ አይደል? ጤና ይስጥልኝ።
አብሮ ይስጥልኝ።
ከድር ገበያ ነበር የምደውለው።
እሺ ማ አጋር ለመሆን ተመዝግበሽ ነበር ናት?
ተመዝግቤ ነበር። አዎ አዎ።
አዎ። እና ጥያቄ ያለሽ የማግዝሽ ነገር?
እ ማለት ስራውን እንዴት እንደምሰራውን እንትን አላለኝ። text ውስጥ ስገባ አዎ።
የላኩልኝ text ላይ አ- እንትኖች ይመጣሉ፣ app ኦች ይመጣሉ OK። link እና ይወጣል።
አፖ- አዎ። እና app ኦቹን ስከፍታቸው ምንም orientation የሚሰጠው ነገር የለም።
ቪዲዮ ናችኋል።
ቪዲዮም ስክቶ ምንም አይመጣም። አሁን እነዚህ ወንድም ያሉበት አዎ።
አዎ፣ ምንም አይመጣም ቪዲዮ እሺ አሁን ልላክልሽና እሱን እዩ። ሌላ ጥያቄ ካለች በቪዲዮ በዚህ በኩል ደግሞ እሺ፣ አዎ።
አሰራሩ እንዴት ነው ማየ?
እ እ አሰራሩ በእኔ ቲክቶክ ነው የምሰራው ተ- ተ- እዛው ቪዲዮ ላይ ያለልሽ አይወል አሰራሩ።
አዎ።
እሺ እሺ፣ ማ እደውልልሻለሁ።
እሺ እሺ ላኪልኝ።